ሄሎ ሰላም ጤና ይስጥልኝ። መልሼ ደወልኩ።
okay እሺ።
አዎ ጠይቄሎት ነበር። አጋጣሚ ትናንት ወጥቶ ነበረ መኪና ብልሽ ስላጋጠመ ነው የተመለሰው። ነገ ቢመጣሉት መቀበል ይችላሉ?
አይ እኔ እኮ አሁን አንደኛ ሳምንት ሙሉ ታሽጎ ተ- በፌስታል የተቀመጠ ነገር ሊበላሽ አይ ስለሚችል እንደዛ ነው።
አይደለም የሚመጣው። አይ አዲስ ነው የሚመጣሉት።
እሺ በቃ አይ ብዙ ነገር ነው። አሁን ለምሳሌ አቮካዶ ማዘዣ ያለው አሁን አቮካዶ ታስሮ ወጥቶ ቆይቶ ከሆነ ሊበላሽ ይችላል። ብዙ ነገር አይ ስላለ ማለት ነው።
የቆየ እርሶ ጋር አይላክም። አዲስ አዲስ በየቀኑ አዲስ አዲስ ነው የሚዘም- የሚታሰረው።
በቃ እሺ እንደዛ ከሆነ ነገ በጠዋት እንዲመጣልኝ አድርጉልኝ።
በቃ ለነገ ያኛውን ስራ መስራት አስገባሎታሉ፣ ነው ነገ የምፈልገው ነው።
ይመጣሎታል። አዎ ይቅርታ።
ሁሉም በጣም ነገር ሰው ይመጣል፣ ሁሉም ስለቆየ።
ይመጣል አይደለ?
አዎ ነገ ይወጣል ተብሏል። አዎ የቆየ ሙሉ።
እሺ እሺ እሺ መልካም ቀን። እሺ okay እናመሰግናለን።
እሺ እሺ፣ መልካም